Hello hello አይሰማሁትም
አ
አይሰማሁትም ወይ?
አሁን ይሰማል።
እሺ ምን ልርዳዎት?
እንትን ነው እ፣ ቴሌ ብር አቋርጣችኋል
አይ አልተቋረጠም። system ሲስተካከል ይመለሳል። ይጠብቁ።
እኮ ሲመለስ። እኔ አሁን ብር ወደ ቴሌ ብር ሞክሬ ነበረ ከአካውንቴ ማለት ነው።
እሺ
አሁን አ፣ ቴሌ ብር ላይም አልገባልኝም እ፣ ከአካውንቴ ደግሞ ተቆርጧል። የለም transaction history ውስጥ ይግቡና
እኮ ገባው ምንም ነገር እንትን የለውም እኮ አንድ አንድ ያዳምጡኝ ደንበኛችን።
እሺ
transaction history ውስጥ ይግቡና ያስተላለፉበትን ተከትል የሚለው አ?
screenshot አድርገው ቴሌግራም ላይ ይላኩ።
ምኑ ምንም ነገር የለ አላመጣልህ ስላለኝ እኮ ነው።
transaction history ውስጥ ይግቡና የባንክ ዝውውር የሚላለ እሱ ላይ ያመጣሉታል።
አ፣
ተጠቀሰው ወይ ይደውሉ። ደንበኛችን ምንም እየተደማመጥን አይደለም።
ምንም አይሰማም። እስ- የአንቺ ድምፅ እኮ አሁን ያስተጋባል። አ ጫጫታው እሱ ነው በጣም